ጤና ይስጥልን።
ሰላም ነው? እንዴት ነው አለን? አማን ነው። hello እየሰማሁ
መኪና ምን አላችሁ? ባንክ ያለው ነገር
መኪና እናያይዛለን። ምን አይነት መኪና ነው የፈለገው?
እ፣ ዶልፊንና ይኖራችኋል ወይ? አባዱላ ይኖረናል
እ
ይኖረናል። ባንክ የምናያይዘው ይኖረናል።
እ፣ በሻርክ ወይስ በዚህ በጠባቡ መብራት?
በሻርክም አለን በአባዱላም አለን።
በአባዱላ አላችሁ? ክፍያ ግማሽ ክፍያ ነው ወይስ?
cash እስከ ስንት ነው የሚችሉት?
አይ ማለት እኔ ወ- መቻል እችላለሁ፣ ችግር የለውም። ግን ያው እ፣ ከአንድ ሁለት ለማድረግ ፈልጌ ነበር።
እም?
ሁለትም እ፣ ከአንድ ሁለት ለማድረግ ፈልጌ ነበር። ሰሞኑን መሽጬ ነበር
ምናምን
ሰሞኑን ሽጬ ነበረ መኪናና እሺ
ኦባማ ሽጬ ነበረ እና እሱን የከተማ መኪና ላይ ፈልጌ ነው የነበረ።
ኦባማ መኪና አለኝ ነው የሚለኝ አባት።
አ፣ አይ እሱን ሽጬ ነበረ። በሱ ሁለት አማራጭ ልጠቀም ፈልጌ ነበር ነው የምልሽ።
so ስለዚህ cash እስከ ስንት ይችላሉ? cash እስከ ስንት ይከፍላሉ ነው?
ከአንድ ከአምስት
ከአንድ ነጥብ አምስት እ፣
so ይችላሉ። ቁጥር ልስጦትና ያወራሉ branch ላይ
ይቻላል። እሺ ንገሪኝ።
ዜሮ ዘጠኝ አርባ አራት
አርባ አራት
ዜሮ ዜሮ
ዜሮ ዜሮ ሰማንያ ሰባት አስራ አንድ
ሰማንያ ሰባት አስራ አንድ ልክ ነው።
እሺ እሺ